ጤና ይስጥልኝ ቺፕቺፕ።
Hello እንዴት ናቸው?
ሰላም ሰላም ነው። ትናንት ሪፖርት አድርጌ ወደ አራቴ ምናምን ያልኩት አጋጣሚ group አልሞላልኝም ነበርና ብሩ refund paid ይላል፣ ግን account ላይ አልገባም።
አዎ፣ እስኪ በዚህ ቁጥር ነው order አዎ አዎ፣ በዚህ ቁጥር ነው። ሶስት ጊዜ ድንች እና አንድ ጊዜ ሽንኩርት ራሴ አጋጣሚ አልሞላም እና ዛሬ ዛሬ ያዘዝኩት አንድ መቶልኛል። ሌሎቹ ግን አራቱ ያው አልመጣም።
Refund ነው የሚደረጉት እነዚህ። ቴሌብር ይጠቀማሉ አይደል? በአስር ቤት No CBE ብር ነው የምጠቀመው።
CBE ብር ነው አዎ በቴሌ ብር ነው እንዴ?
በቴሌ ብር ነበር እየመለስን የነበረው። የለውትም ቴሌ ብር ቴሌ ብር አለኝ።
Okay፣ ወደዛ ነበር እየገባ የነበረው። ችግር የለውም ወደዛ ይገባ።
አዎ ችግር የለውም አስገባው በዚህ በዚህ በዛ ይገባሉ። እሺ